Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ቲጂ ሀበሻ
አዎ yes ሰላም ነው።
እግዚአብሔር ይመስገን።
እ ባለፈው ሳምንት ዊፕላስ ሶሉሽን ላይ ተመዝግበው ነበረ እሺ
እ ያስታውሳሉ?
እኔ እንጃ እስኪ እኔ ያን ምን ለ- ስለምን ነበረ የምን ነበር app የሆነ app ነገር ነው።
አዎ የሆነ app ላይ
እሺ እም፣ አስታወሱት?
አዎ አስታወስኩ።
አዎ ኤጀንቶቻችን ስለ አፕሊኬሽኑ መግለጫ ሰጥተውት ነበር አይደለ?
አዎ እ ምን ሀሳብ አሉት?
እኔ ምንም ሀሳቡ የለኝም። ያው እስካሁን
ጥሩ የለውም።
ይመስሎታል?
አሪፍ ነው። አዎ እም፣ እሺ እ ያልገባዎት ነገር ካለ መጠየቅ ይችላሉ።
እሺ እጠይቃለሁ። እኔ አሁን site ላይ ሁኜ ነው።
አሀ ነው።
እ፣ አዎ ሆስፒታል ላይ ነው የምሰራው። ለዛ ነው። እሺ እሺ እንትን ማድረግ እችላለሁኝ እ የተመዘገቡ አካውንቶችን active ለማድረግ አንዳንድ ጥያቄዎችን እየጠየኩኝ ነበር። አሁን ይችላሉ ወይስ ነገ ልደውል?
አዎ ነገ ዛሬ ስንት ሰዓት?
ምሳ ሰዓት ላይ ነው የሚመቸኝ።
ነገ ከሰዓት በዚህ ሰዓት ልደውል? ስምንት ምሳ ሰዓት ላይ ሰዓት ላይ ምሳ ምሳ ሰዓት ላይ ሰዓት ላይ አዎ።
ከስድስት ተኩል እስከ ሰባት ተኩል ማለት ነው።
አዎ አዎ።
okay እሺ እሺ እኔ እና እሺ፣ አመሰግናለሁ። መልካም ቀን።